hello bonus ለማስለቀቅ ነበረ።
እሺ ንገረኝ። ትኬት
ካሽወዱን ነው አዎ፣ አስራ ሶስት እሺ
ሀምሳ ስድስት እሺ
አስራ ሶስት ሰባ አምስት ሀምሳ ስድስት ነው አይደል?
መጨረሻው ሀምሳ ስድስት ነው ያልከኝ?
መጨረሻው ሰባ አምስት ሰባ አምስት አስራ ሶስት እሺ ሀምሳ ስድስት አስራ ሶስት አሁንም ሰባ አምስት እሺ እሺ። አንዴ መስመር ላይ ጠብቀኛለህ። እሺ lost ነው። እሺ ትኬቱ ወንድሜ እ lost ነው።
ማለት ሁለቱ ጨዋ- ጨዋታ ተ- እንትን ተብሏላ ተቋርጧል።
void ሆኗል እና በአንድ ነው የሚባዛው። አንድ ደግሞ ሁለት ነጥብ አራት ዘጠኝ ያለው odd ቀይ ሆኖብካል።
አ፣ እና የለውም እ፣ ቦነስ አዎ፣ ቦ- ቦነስ አይኖረውም። አዎ።
እሺ በቃ እሺ መልካም ቀን።
እሺ